ዋሽንግተን አቤት በሁለት ነበር። አሁን አምቡላንስ ቀን ነበረ ቆየብን።
ከየት ነበር
እ ከየት ነበር?
ከምኒልክ ሆስፒታል
እሺ ስልክ አስተላለፍ ያለው በዚህ ስልክ አይደለም ወይ የደወላችሁት?
እ በዚህ ስልክ አልነበረም የደወላችሁት አይደል?
አረ በዚሁ ነው በሲቲ ስካን ብለን ጠይቀን ነበረ።
እኮ የደወላችሁበት ስልክ ይሄ ነበር ወይ ሌላ ስልክ ስላስተላለፍኩ ለማወቅ ነው።
አረ በዚሁ ነበር የደወልኩልሽ።
Okay ሳምሪ አስተላልፈናል እ
አስተላልፈናል ስልኩን አልደወሉላችሁም?
ተልኳል ሌላ ስልክ አልደወለላችሁም ወይ?
አልደወለም እስካሁን።
እሺ ቆይ እስኪ አንዴ እንደውል መልስ እሺ